ሄሎ
ሄሎ፣ ጤና ይስጥልኝ።
ቤት ልንፈልግ ነው።
ምን አሉኝ?
ቤት ልንፈልግ ነው እ- እ- ለመምጣት
እ፣ Flintstone ነው ምን ልርዳዎት?
እ?
የት አካባቢ ነው ያሉት እርሶ?
አዲስ አበባ አዲስ አበባ የት?
ቀልሲ ቃሊቲ፣ ቦሌ፣ ገርጂና ልደታ አለን ቢሮ። የት መምጣት ይችላሉ?
እሺ፣
የት መምጣት ይችላሉ? ሄሎ፣
እ- እ- ሄሎ፣
ቦሌ፣ ገርጂና ልደታ ነው ያለን ቢሮ። የት መ- ብቅ ማለት ይችላሉ?
እሺ፣ እመጣለሁ።
እሺ፣ ማስታወቂያውን ከምን ላይ ነበር ያገኙት?
እሺ፣
ሄሎ፣ ሄሎ፣ እ- እ- ሄሎ፣ ሄሎ፣ ማስታወቂያውን ከምን ላይ ነበር ያገኙት?
ለመግባት ነው ትምህርት ቤቱ ለመግባት ነው። እዛ ቤት እ እ ትምህርት ቤቱ ለመግባት ነው።
ምን አሉኝ?
ትምህርት ቤቱ ለመግባት ነው ቤት